ሄሎ ሄሎ
ቤት
ቤት ጤና ይስጥልኝ። ፒንተር ትናንት ምን ልርዳዎት?
አብሮ ስጥልን የእርዶን ክትትል ለማድረግ ፈልጌ ነበር።
እ?
የእርዶን ክትትል ለማድረግ ፈልጌ ነበር።
ምን ለማድረግ ለማቋረጥ
አለም ለመከታተል ፈልጌ ነበረ
ምን ፈልገው እና የእርዶን ጣቢያ ለመከታተል ፈልጌ ነበረ።
እ? እ?
የእርዶ ጣቢያ እና ሙዚቃዎች መከታተል ፈልጌ ነበር።
የሬዲዮ ጣቢያ ፈልገው ነው?
አዎ አዎ
እሺ ዘጠና ሁለት ስልሳ ሁለት ብለው
እ።
እዛ ይመጣልዎታል።
አዎ ሞክሬ እኮ ሚውሌ ነው። ለዛ ነው የደወልኩት።
ሞክሩ፣ ደጋግሞ ይሞክሩ። እሱ ላይ ያገኙታል አባቴ።
እሺ ዘጠና ሁለት ስልሳ ሁለት ብለህ አንድ ቁጥር ትገባለህ። አንድ ህፃን አለ። ከዛ ያለችህን መደዳውን እየ- ትነግርሃለች ራሷ። እየተጫንክ መሄድ ነው። የምትፈልገውን እዛ ላይ ታገኛለህ።
እሺ፣ አመሰግናለሁ።
እሺ፣ ስለደወሉኝ የምናመሰግናለን።
እሺ እሺ